ቪክቶሪ ውሃ
አሎ አሎ፣ ቪክቶሪ ውሃ አዎ ቪክቶሪ ውሃ እኮ ጎጃም በረንዳ መስመርከኛ ምንም የለውም እንዴ?
እ፣ ጎጃም በረንዳ
አ፣ እ፣ ያ አለ ልላክላ ስንት ሊትር ፈልገህ ነው እ?
ስንት ሊትር ፈልገህ ነው ይኸውልህ፣ መስመርከኛ የለውም እንጂ እኔ ሁሉ ጊዜ ደንበኛ ነኝ። ይኸውልህ፣ አራት ሺህ ብር የሚለው ልጅ አባረራችሁት መሰለኝ፣ አባረራችሁታል የመጀመሪያው ጠፍቷል አዎ እሱ፣ አዎ አዎ፣ ምንም ግን ሊመጡልኝ አልቻሉም። ምንም ምንም ምንም እኔ እኮ የቆየ ደንበኛ ነኝ።
እሺ፣ አሁን እሺ፣ ወንድም።
ስለረከሰ የገባው ደንበኛ አይደለሁም።
አዎ አይ ችግር የለውም ብዙ በቃ ነው ማወርድላቸው ያውቃሉ። ራሳቸውም ፍራንክ ፈልገው ይሁን ከእኔ ወይ የሆነ ነገር እኔ እንጃ። ምንም መስመርተኞቹም ሌላ መስመርተኛ ሰባ ስምንት ሰባ ስምንት ሰባ ስምንት የሚለውን ልጅ ብዙ ስልኮች ቢሰጠኝ ሊመጡልኝ አልቻሉ። Hello hello hello hello hello hello
ኔትወርኩ ነው አባቴ ኔትወርክ
እሺ እሺ፣ አሁን አንድ ሰው አትልክልኝ። እ?
order ለምንድን ነው ጎጃም በረንዳ የሚያመጡልኝ ይለኛል እ?
ላኪለት
ሄሎ ዘጠኝ አስራ አንድ አሁን እኔን አናግረኝ።
አስራ አንድ ሄሎ ዘጠና ስምንት ሰላሳ አራት ዜሮ ሁለት
ሄሎ
ጎጃም በረንዳ አሎ ጎ- አራተኛ መዞሪያ ጋር እሺ እሺ ኔትወርኩ ስለሚቆራረጥ ነው እሺ ይደውሉልሃል አዎ አሁን ስስ ነገር እያየሁ እኮ ስለሆነ ነው። ለአራተኛ መዞሪያ ጋር አዎ።
እኔ እዛ ጋር ጀምሮ ሸጠሆነ ዛብ ነው እኔ ሁሌ ማወርደው በጣም ጥሩ እሺ እሺ ቤተሰብ ስለውን ስልክ ጉዳዩን ይዛል አይደል?
አዎ ይዤዋት ይዤዋለሁ በቃ እኮ እሺ፣ አንዳቸውን ላክልኝ አሁን በጣም ጥሩ እሺ እሺ እሺ እሺ